ህይወት ይመስገን ቃል ኪዳኔን ከቤት ቤት ምን ልርዳው?
ብር ለማወጣት ፈልጌ ነበር ካሽ አውት ለማድረግ እሺ
አኘሁ ቾፕስቲክ ምናምን ብር ገባ እኮ በአንዴ።
በምን
ሌላ ቦታ እናከኮ ካሽ አውት ለመፈለግ ነበርከ ቾፕስቲክ ምናምን በዛ የምትጻፈው ነገር ገባ እኮ በቦቸር አዎ በወቸር እሺ በቦቸር ከሆነ አካውንት በ- ሂስትሪ ላይ ገቡና እሺ
ቡ- history ከሚለው አጠገብ voucher history የሚላለ
እሺ ኮድ ምናምን የለማ እኮ ኮዱን እዛ ውስጥ ነው የሚያገኙት በ voucher ከሆነ
በዛ ውስጥ እናገኛለ አዎ ከዛ እሱን ኮፒ አድርገው መልሰው deposit ማድረግ ነው
እሺ thanks እሺ መልካም ቀን